ጤና ይስጥልኝ ፓፓ።
ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እየሰማሁት ነው አባት።
ሰማንያ ስምንት ዜሮ ዜሮ ፋይፌል አይቼ ነበር ቲክቶክ ላይ ሞዴል ስንት እ?
ፋይፌል ላይ ያለን አሁን ሁለት ሺ ሶስት እና ሁለት ሺ አራት ነው ያለን። ሁለት ሺ አራት ባለጠፈ እ ሁለት ሺ ሶ- ሁለት ሺ ሶስት ደግሞ በለጠፈ አለን። አንድ ጠብ ነጥብ ትኬት ሶስት ምንም የለውም።
አዎ የለውም።
ምንድን ስንት ነው ዋጋው?
አንድ ነጥብ ሶስት
አንድ ነጥብ ሶስት ባንክ አለው
ባንክ የለውም ካሽ
በካሽ ስንት አንድ አንድ ሚሊዮን